እኮ ከሀገር ወጣ ነው እንዴ?
ጤና ይስጥልኝ ማሊ ባባ። እሺ ምን ለቃ- አብሮ ይስጠናል።
መኪና አላችሁ እንዴ? በባንክ አዎ አለን።
ምን አላችሁ? መ- የለጠፈ ሚሆን ያለጠፈ
በለጠፈ ነው ባለጠፈ ነው የፈላጊው?
ሁ- ሁለቱንም ዋ- ሁለቱንም አይተን አንዱን እንወስናለን።
ሁሉም መኪኖች አሉ። ምን አይነት መኪና ነው የፈላጊው?
ኮሮላ፣ ዲዛይር፣ ኤች ዋን ዲዛይር። እሺ ምናምን።
ዲዛይር በለጠፈ ሀያ ሀያ አንድ ሁለት ነጥብ ስምንት
ባንክ ስንት አለበት?
ስምንት ይወጣሉታል።
እ?
ስምንት መቶ ሺህ ይወጣሉታል።
ስምንት መቶ ሺህ ነው ያለበት ባንክ።
ስምንት መቶ ሺህ ይያዝልዎታል። ባንክ ዕዳ የለበትም።
cash ነው የሚሸጡት?
cash አይደለም። ሁለት ሚሊዮን ይከፍሉናል። ያው ስምንት መቶ ሺህ ባንክ ይመቻችልዎታል።
ኦ ሁለት ሚሊዮን ባንክ ይመቻቻል።
ሁለት ሚሊዮኑን አይደለም መመለስ ስምንት መቶ ሺህ ብቻ ነው የሚመቻቸው። ሌላውን ሁለት ሚሊዮን በ cash ነው የሚከፍሉት።
ኦ ኦኬ ኦኬ። እሺ እሺ። ይሄ ነው ጥሩ።